ሄሎ
ሄሎ ሰላም ነው?
ሰላም ጤና ይስጥልኝ ቤት አብሮ ይስጥልን። በ account የሆነ ኳስ ተጫውቼ ነበርና እሺ ቦነስ እንዴት ነው የምትመልስ?
አንድ team ከወጣብህና total odd ኡ lose ላደረከው ሲካፈል ከሀያ በላይ የሚሆን ከሆነ ይኖረዋል።
okay አንድ ጨዋታ postponed ከሆነስ?
postponed ከሆነ ጨዋታው ሀያ አራት ሰዓት መሙላት አለበት። ውጤት እ እ ሀያ አራት ሰዓት መሙላት አለበት እንዲታረም ያ ጨዋታ ወይ void ስንት ሰዓት?
ወይ ይሆናል 24 24 ሰዓት አዎ ከተደረበት 24 ሰዓት አንድ ቀን አዎ
አንድ ቀን ማለት ነው ሀያ አራት አዎ፣ ሰዓት ነው 24 ያልሽኝ ሰዓት መሙላት አለበት። አዎ ነው አይደል?
ጨዋታው ከ አዎ እንደዛ ከሆነ okay በሀያ አራት ሰዓት ነው ቦነሱን የሚለካው።
አዎ ቦነስ ካለች ያኔ ይገባልሃል።
okay ም- ቦነሱ ተመላሹስ በ odd ኡ ስንት ሲሆን ነው?
እሱ እንደ ኦነ- odd ሽ ይለያያል።
እ እ እሱ እንደ odd ይለያያል።
በ odd ኡ odd ክ ነው የሚወስነው ስንት እንደሚገባልክ።
ነው አይደል?
አዎ የ void ኡ ይቀነስና አዎ
okay እሺ እሺ ይገባል። እናመሰግናለን። መልካም ቀን።